ጤና ይስጥልኝ።
በጣም ጤና ይስጥልኝ እናቴ።
እንዴት አደሩ?
እግዚአብሔር ይመስገን።
አለን።
የ- የአዲሱ ኮሜዲ እንትን ትኬት ለመቁረጥ ፈልጌ እሺ ዩቲዩብ ላይ link ዋን አገኘዋት እ፣ እሺ።
እና እዛ ላይ የተቀመጠው የንግድ ባንክ አካውንት ነው።
አዎ፣ የንግድ ባንክ account ነው ያስቀምጥበት።
ንግድ ባንክ ደግሞ ዛሬ ሙሉ ሙሉ ቀን ደግሞ ዛሬ fail አድርጓል። የላቸውም system ኡ።
እውነት ስለዚህ የሌላ app ኡም አይሰራም branch ም አይሰራም።
hello፣ አቤት አላ hello፣
ይሰማል።
ወይ አይሰማም። ሞባይል እሺ፣ አይ፣ transfer ማድረግም አይቻልም። በቴ በንግድ ምንም ባንክ አይቻ- ነው የሚሉኝ ያለ አ ሙሉ ለሙሉ app ኡ እንትን system ኣቸው fail አድርጓል። branch ኣቸውም አይሰራም።
በአካል ተመጡ በአካል እ?
እሺ፣ በአካል እ?
ይምጡና በአካል account አጀመርናለን። ትኬቱን በ cash ከፍሎ መውሰድ ይችላሉ።
ምን አልሽኝ? ይቅርታል ተቆራረጠ። በአካል
በ cash ከፍለው መውሰድ ይችላሉ። በአካል እኛ ኢንተርኮንት አዎ፣ በአካል ኢንተርኮንቲኔንታል አለን። በአካል መጥተው መውሰድ ይችላሉ።
ኦ ኢንተርኮንቲኔንታል ጋር ነው።
አይሰማም?
እሺ፣ አይ ሰምቼሻል። ኢንተርኮንቲኔንታል ጋር አዎ፣ ground አሁን ላይ ነው።
አሁን የት ናቸው?
ተጨምሮን አለ።
okay፣ እሺ እንጂ ሌላ አንደኛ account ክፍል ልክ እንደገቡ መጠቀም አለ።
thank you።
የለም
እሺ